ሄሎ ሄሎ
አቤት እ ራሄል ነኝ ከ Best Bet ነው የምደውልልህ።
okay okay እሺ እሺ history ውን አየኸው የላኩልህን?
አዎ history እኔ ይኸውልሽ ትናንትና ማለት ነው እ ሰባት ሰባት መቶ ብር በጣም ብዙ ጊዜ deposit አድርጌያለሁ ከዛ በኋላ ራሱ ማለት ነው ግን ይሄኛው አልገባልኝም ነው እኔ ያልኩትኝ ኮድ የሚገናኝ ኮድ የሚገናኝ ኮድ ነው ከዚህ ጋር አሁን የላክሽልኝ ይኸውልህ ኮዱን እኮ አሁን message ኡ ላይ አይደለም የሚያስታውቀው ማለት አ።
message ኡ ላይ ካለው ኮድ ጋር አይደለም መመሳሰል ያለበት ቻፓዎች ጋር ካለው ኮድ ነው መመሳሰል ያለበት። ስለዚህ ሌላ extra ያረከው transaction ካለ ሁሉንም ላክልኝና የትኛው እንዳልገባልህ ለይቼ ላሳወቅልህ። አሁን የላክልኝ okay።
ሁለት transaction ግን already ሁለት transaction የገባ ስላለ በዛ ወይ ብቻ እ።
ላሳወቅልህ አልችልም። ለዛ ነው በቃ ሌላ እንዳለ ካለ ላክልሽ እስኪ screenshot ኡን በቃ አንስቼ እንዳለ ላክልሽ እንዳል ትናንትና ያረከውን እንዳለ የሰባት መቶ ብር transaction ላክልኝና okay በ time ኡ interval የትኛው እንዳልገባልህ መለየት እችላለሁ። ከዛ በኋላ አሳውቅልሃለሁ ለቻፓ ያልገባ okay ካለህ ማለት ነው።
okay እሺ እሺ እሺ ማለት እሺ መልካም አመሰግናለሁ እሺ እኔም አመሰግናለሁ።